hello ጤና ይስጥልን ዶንት ጁግናፍ
እሺ ሰላም፣ እንዴት ናችሁ?
እግዚአብሔር ይመስገን። እንዴት ዋሉ?
አለን። link ኡን አግኝቼ ነበር እና price ኡ ስንት ነው?
link ኡ ላይ ተመዝግበዋል።
እ፣ ልመዘገብ ነበር ግን ደረሰኝ ስለሚጠይቀኝ እሺ እ፣ የማስገባውን deposit ስላላወቅኩት ነው።
እሺ፣ በ credit hour ነው ምንመዘግበው በ credit እሺ።
hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ሀያ credit hour ነው።
እሺ፣
በአካለው ኦንላይን ለመማር ያሰቡት
እ፣ በአካል
በአካል ከሆነ ሶስት ወር ነው የሚፈጀው ኮርሱ እሺ፣ በሳምንት ሶስት ቀን ሰኞ፣ ሮብ፣ አርብ ወይ ማክሰኞ፣ ሐሙስ፣ ቅዳሜ ሀያት እሺ፣ በሚገኘው ተስፎ ሞላ አዳራሻችን class ኡን እንሰጣለን ከአስራ አንድ ተኩል እስከ አንድ ተኩል ነው።
እሺ፣ እሺ።
በ credit hour ሰባት መቶ ብር ነው። መቼ ነው የሚመዘገቡት?
እ፣ እስቲ ዛሬ ብር arrange ላድርግና ነገ ልመዝገብ።
እሺ ነገ የሚመዘገቡ ከሆነ በ credit hour አምስት መቶ ብር ነው። እስከ የካቲት ሀያ አምስት ለሚመዘገቡ ተማሪዎቻችን እሺ፣ በ credit hour አምስት መቶ ብር ነው። አጠቃላይ አስር ሺህ ብር ማለት ነው።
እሺ፣ እሺ፣ ይሄ እናቴ።
የሚሆነው ግን እስከ የካቲት ሀያ አምስት ለሚመዘገቡ ተማሪዎች ብቻ ነው።
እሺ፣ እሺማ፣ እሺ እሺ፣ እናመሰግናለን። መልካም ቀን።
አመሰግናለሁ።